ሪጅን በዛው ነው የሚቀረው።
ስለዚህ ኢትዮጵያ ሮዳስ ኔማሮ ምድርዶች እሺ ሄሎ ጤና ስትልኝ እሺ፣ ያ ሜሎዲ የሚባል ቤት አስመልክ አስመዝግቤ ነበር። ፍሪጅ ተበላሽቶ።
በዚህ ስልክ ነበር ያስመዘገቡት።
አዎ ሰቴን ነበር ልንገርሽ። እሺ፣ ዳጋሚ አስመዝግቤ አሁን ይምጡልኝ ቶሎ።
እሺ፣ በዚህ ስልክ ቁጥር ነበር ያስመዘገቡት።
አዎ አዎ፣
ቅርታ አንድ አንድ ጊዜ ይፈልግ መጠመኛች ሚኒ ካፌ ሬስቶራንት ነው።
እሱም ተመዝግቧል፣ አልመጡም።
እሺ አሁን የዛኛው ስልክ ቁጥር በዚህ አልተመዘገበም።
እሺ ችግር የለም ድጋሜ መዝግቢው ልንገርሽ TIN number።
ወይም በሌላ ስልክ ቁጥር ተመዝግቦ ስልክ ቁጥሩን ይንገሩኝ።
ችግር ችግር የለውም ቻው፣ በራሳቸው ስልክ ቁጥር ችግር የለውም እሺ፣ ንገሪኝ። ሁለቴ መመዝገብ አለበት ማለት ነው እንዲመጡ
ሁለቴ ሳይሆን
እ ሮስ እርሶ promoter ነው አይደል?
አዎ update ይደረጋል እዛ
እሺ በቃ ችግር እንደ አዲስ መዝግቢው ታደረግሎት እንደ እንደ አዲስ መዝግቢው እንደ አዲስ መዝግቢው ያጂ TIN number ልንገርሽ እ TIN number ምን ነበረ? ስንት ነበር TIN number አችሁ? አልመጡም እንዴ? እ ገብቷል እኮ ግቢ። ቆይ አንዴ። hello እየጠበቁ TI- TIN nu- TIN number ሁለት ዜሮ አርባ ዘጠኝ እሺ ሰማንያ ስምንት ሰማንያ እሺ ሰባ ስምንት በቃ እ፣ ፍሪጁ ነው የተበላሸው። ቶሎ ይምጡ በእናትሽ።
እሺ ይቅርታ ይጠብቁኝ አንዴ ሜሎዲ ባርና ሬስቶራንት ነው ልክ ነው ሜሎዲ።
እሺ የባለቤቱ ስም ይነግሩኛል
ባለቤ የባለቤት ስም እ፣ ዝም ብ- ወይም ዝም እዛ ብለሽ ተደውሎ እዛ ሊገኝ የሚችል በቃ ያው በዚህ ስልክ በዚህ ስልክ ይደውሉ፣ ችግር የለውም።
እሺ ስም ይነግሩኛል የእርሱ ውሂብ ውሂብ በይው።
ውሂብ አዎ እ?
እሺ በቃ ቶሎ የሚሜንም እስካሁን እንግዲህ መች ነው የት የተመዘገበው? የሚሚ አካባቢ ነው እሺ በጣም ይቅርታ የት አካባቢ ነው ጎተራ ኮንዶሚኒየም
ፍሪጁ አያቀዘቅዝም ነው ድምፅ አለው፣ በጣም ድምፅ አለው።
ድምፅ ይምጣ አለው እቃ እ፣ ምን ምን ድምፅ አለው ድምፅ አለው። ብጥጥ ነው የሚያደርገው ሲለኮስ።
እሺ እሺ መዝግቤ ወደሚመለከተው አካል አስተላልፋለሁ እሺ ሌላ እሺ ምንም ነገር አለ የለም የለም። አመሰግናለሁ። ቻው